ચરણ થઈ હેલો Hello, ቻኖሊ ቻናል ይፈልጋል
እሺ።
ሄሎ።
ከቢዩ ነበር ምደውለው። ሄሎ ቻኖሊ ከብ- ከቢዩ ነበር ምደውለው።
እሺ ቶሎ ደውል።
እሺ። በሰማንያ ሶስት ሰባ ስድስት ስልሳ ስምንት የተቀበላችሁት ወርደር ምን ያህል ይቆያል?
ወስዷል
እም? እሺ።
ወስዷል መቼ ወሰደ? አሁን ነው የወሰደው?
አ ትንሽ አሁን ደቂቃ ወስዷል።
እሺ፣ ሰባ እሺ።
ስድስት ስልሳ- ሌላስ? እሺ። በሰማንያ ሶስት ሰባ ስድስት ስልሳ ስምንት አ አሁን ወስዷል የጠየኩት ነው። ወስዶታል አለኝ። እሺ፣ ሌላ?
አመሰግናለሁ። እሺ፣ አመሰግናለሁ።